እንዴት ነው?
hello ቲኬት ለማወቅ ነበር።
እሺ ከስር ኮዱን ንገሩኝ።
አስራ ሶስት ዘጠና ሶስት አስራ ሶስት ዘጠና ሶስት ሀያ ሰማንያ ሁለት
እሺ lost ነው በሁለት ጨዋታ ሁለት ጨዋታ lost ነው። ኖቲንግሃም ፎረስት እና የጁቬንቱስ።
እሺ እሺ እሺ ሌላ አለ?
የለም እሺ መልካም ቀን